ሰላም ጤና ይስጥልኝ። ሄሎ
ወይ
ሰላም፣ አይሰማም?
ይሰማኛል።
ሰላም ነው።
ስኬ ቴክኖሎጂ ነበር። ምን ልርዳ?
እ? እ?
ስኬ ቴክኖሎጂ ነበረ። ምን ልርዳ?
እም፣ እኔ እንጃ ስልኬ ሌላ ሰው ነበር የያዘው። ምናልባት ደውሎበት ከሆነ
እኮ ምን ልርዳ?
አይ፣ እኔ እንኳን እኔ ሰው ነገር የለም።
በስህተት ነው።
በስህተት ይሆናል ማለት እኔ ጋር አልነበረም ስልኬ፣ ሌላ ሰው ነበር የያዘው። ደውሎ ከሆነ ብዬ ነው።
እኮ የተደወለው ከሽሪስተር ቦታ ነበረ።
አይ፣ እንግዲህ እኔ እንጃ ብቻ።
እሺ
እሺ።